ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌቪ
አለን አለን። ይሄ አለን። ምን ነበር?
ስለሆነ ያለ ከፊከቱ ጀመረ ነው ምን ማድረግ ይችላል።
ምን አሉ?
ይሄ የተልን ጣሳው
እሺ
እሱ ነው ያስገባኝ ጣሳው አሰ ነው
ይቅርታ፣ ድምፆ በጣም ይቆራረጣል።
እሺ ማለትም የቴሌውን የምል ቲኬቱ ብዛት ቀን የተጀመረልኝ ትኬት ገብቶሎት ነው?
አዎ ማለትም አስራ አራት ቲኬት አለኝ።
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ ይምረጡ፣ game ኦችን መጫወት ነው። በሚገባለው ትኬት game ኦችን ይጫወቱ።
እሺ እሺ
መልካም